Hello ጤና ይስጥልን።
አቤት ከአሪፌ ነው የምንደውለው። ስለማያችን አሁን ደውለውልን ነበር፣ ስልኩ ተቋረጠ።
አ አ እሺ መች ነበር ቀኑ?
ትላንትና
ስንት ብር ነበር?
ሶስት መቶ ብር
ስሞትን ማን ልበል።
ቴዲ ቴዲማ
ቴዲ ደምስ
አሁን በደወልበት ስልክ ቁጥር ነው የሚጠቀሙት ይህን ቴሌብር።
አ ከቴሌብር መልእክት ተልኮልታል አይደል?
አ መልዕክቱ ተልኮ ከዛ ወደ አሪፍቲ አሁን ደግሞ መቶ ሀያ ሰባት ደውዬ ወደ አሪፍቲ ገብቷል ብሩ።
እሺ ደንበኛችን ከቴሌብር የተላከሉትን መልእክት screenshot ያነሱና አሁን በምነግሮ ስልክ ቁጥር ቴሌግራም ላይ ልኩልናል። ስልክ ቁጥር ያዙ።
አ ምን አልሽኝ? አልስማ ከቴሌብር የተላከሉት መልእክት አለች አይደለ?
አ እሷም መልእክቷን screenshot ያነሱና አሁን በምነግሮ ስልክ ቁጥር ቴሌግራም ላይ ልኩልናል። ስልክ ቁጥር ያዙ። ደረሰኛዋን ማለት ነው። ከአሪፍ ጋር ለተገበያዩ ካል የምትለዋን ማለት ነው።
እሺ ዜሮ ዘጠኝ
አ ዜሮ ዘጠኝ
ዜሮ ዘጠኝ ሰባ አምስት አይ እኛ ነን የኔን የእኛን ስልክ ነው የምንነግርሽ። ሰማያች
እሺ ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት የቆይ ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሃምሳ ዘጠኝ ሲልኩልን ከታች ስምና ስልክ ቁጥሮትን ያስቀምጡበት ከ screenshot ኡ ስር።
እሺ ለምረዳውት ነገር ይኖራል።
የለም እሺ አመሰግናለሁ።